ሄሎ
ረደናችን ጤና ይስጥልኝ። እሺ
ቲኬት ሰፈር አድርጎ ነበር።
አሸር ኮዱን ንገረኝ።
አስራ አንድ ሰላሳ ዘጠኝ
አስራ አንድ ሰላሳ ዘጠኝ
አስራ ስምንት ዘጠና ስድስት እ አስራ ስምንት ዘጠና ስድስት አስራ ስምንት ዘጠና ስድስት እሺ ቦነስ ገብቶላል። እሺ ሁለት መቶ አርባ ብር ቼክ አድርገው።
ስንትን ሌላ ማን ነው?
ሄሎ አቤት አሰብ እ ትስራ አንድ ሰማኸኝ?
ነበር የላችሁ እሺ ንገረኝ።
አስራ አንድ ሰላሳ ዘጠኝ ሀያ ሁለት ሀምሳ ስድስት
ስንት አልከኝ?
አስራ አንድ ሰላሳ ዘጠኝ ሀያ ሁለት ሀምሳ ስድስት አስራ አንድ ሰላሳ ዘጠኝ ሀያ ሁለት ሀምሳ ስድስት አዎ
ይሄ ደግሞ ሀምሳ ብር አለክ። እሺ
ስልሳ ብር አሁን ተለቋላ
ሀምሳ ብር ገብቶላል።
እና መደረግ ይችላሉ እ አዎ ትችላለህ። መልካም ቀን። እሺ